ሰላም ጤና ስጥልኝ። ምን ልርዳው?
አሁን ደውዬላችሁ ነበረ voucher ብዬ አልገባልኝም እስካሁን ድረስ voucher ኡ ስንት ነበር?
ስምንት ስምንት ስምንት ሺህ እ
አረ confirm እንዲያደርጉት ነግሬያቸው ነበር። አልተደረገም።
የለም አው እንደ አስራ confirm አስር ደቂቃ ተደርጓል አልፏል።
እኮ እንትን ነው ማለት ያለቦት ኮዱን ተጠቅመው አሁን ያስገቡበት ነው። ይመለስ ነው እንዲህ ያሉ ነው ወደ account ኡ
አይደለም voucher ኡ ወጪ ሆኖ እኔ ለሌላ ሰው ላስገባ ነው vouche- እኮ።
በሌላ ስለዚህ ሰው ያንን ቁጥር ኮድ ላይ አሁን ማለት ነው።
ያኛው ሰውዬ ያስገባው አሁን voucher code ኡን ይንገሩት፣ ይሰራል።
ይሰራል confirm እርግጠኛ ነህ?
ተደርጓል። አዎ ይኸው እዚህ- ይኸው እሺ ቆይ ያስገባው ነው